ጤና ይስጥልኝ Donkey Tube
Hello ሰላም ጤና ይስጥልኝ አብሮ ይስጥልን። ለመማር ነበረ።
በየሻለ መማር ፈልገው ነው አዎ በኦንላይን ነው ወይስ በአካል ነው የፈለጉት በአካል እሺ በአካል ጀምረናል መጋቢት ሁለትን የጀመርነው ነገር ግን እስካሁን ሁለት class ነው ያስተማርነው አሁንም መመዝገብ ይችላሉ
Okay። የት አካባቢ ነው?
ሲኤምሲ ጋር ነው የምንሰጠው ሲኤምሲ የኢትዮጵያ Economics Association ህንፃ ላይ ሶስተኛ ፎቅ ላይ ነው የምንሰጠው ሲኤምሲ ልጻፈው ቆይ
ሲኤምሲ የኢትዮጵያ Economics Association ሲኤምሲ ሚካኤል ጋር በሚካኤል በኩል በድልድዩ ስር ማለት ነው።
እሺ፣ ሚካኤል ኢትዮጵያ ምንድን ነበር ያልሽኝ? ኢትዮጵያ የኢትዮጵያ Economics Association
እሺ፣ እሺ። እዛ ላይም ሶስተኛ ፎቅ ላይ አዎ፣ የምንሰጠው class መ- ሰኞና ሮብ ነው ከ11 ሰዓት ተኩል እስከ አንድ ሰዓት ተኩል ነው።
እም፣
ክፍያ በአንድ credit hour 750 ብር ነው። በአጠቃላይ 20 credit hour ነው የምናስተምረው። 15 ሺህ ብር ነው ክፍያ።
እሺ፣ እሺ።
account እንስጦት ወይስ
Okay። እዛ መክፈል አይቻልም?
Cash መክፈል አይቻልም። መጥተው ግን transfer ማድረግ ይችላሉ እዛው።
Okay። ስለዚህ እሺ፣ እ፣ account ንገር።
እሺ አንቺ እ፣
ጠብቂኝ። አንድ ሺ አልሽ አይደል?
አዎ
እም፣ አንድ ሺ ሀያ ሰባት ሰማንያ አራት ሀያ ሰባት ሰማንያ አራት ዜሮ ስድስት ዜሮ ስድስት
ዜሮ አራት ዜሮ አራት አራት
እሺ ይህን የምልክልህ ነው የሚለው አስራ አምስት ሺህ ብር ነው ክፍያው። ያለቦትን ክላስ ኦንላይን ክላስ ጀምር በኦንላይን ቪዲዮ ይላክልታል።
ቢኒያም ማን ነው?
ይህን ያመለሰ ለለኝ
እሺ ያለፈውትን class ደግሞ ያው በኦንላይን ስንጀምር ያለፈው class እንሰጠታለን።
ያለፈኝ ስለዚህ class አለ።
አዎ ሁለት class አልፎታል አሁን
Okay እና ታዲያ እንዴት ነው ይመጣል? ችግር የለውም።
በኦንላይን ቪዲዮ ይሰጡታል። የ online class በምንጀምር ሰዓት
እኮ እንጂ እኛ ጉዳት መጋ- አይኖረውም።
መግ- መጋቢት ሁለት ምንም እንትን የለውም። ምንም ያንኑ የተማሩትን ቪዲዮ ነው የሚያዩት።
እሺ
ቀደም ብለው ይምጡና አስራ አንድ እሺ ተኩል class ላይ የሚጀምር እርስዎ ግን አስር እሺ ተኩልና አስራ አንድ ሰዓት ላይ ይምጡ። ሰኞና እሮብ ነው class ኡ።
እሺ